hello ሰላም ነው? ሰው ሰላም እንዴት ነህ?
አለን አምስት መቶ ብር አካል ላይ ያሳልፋለሁ ብዬ voucher ላይ ገባ።
okay እሺ እኮ ይኸውልህ ከ account history ላይ ማለት ነው የቤት ቤት ገንዘብ የምታይበት ጋር አዎ እኔ መከተል ትችላለህ? ይቅርታ እንዴ
እሺ እሺ like የቤት ቤት account ገንዘብ የምታይበት ላይ እሺ account history ወይም payment history የሚል አለ አይደል?
አዎ እሱን ስትነካው voucher history ወደሚል ይወስድሃል። እስቲ ፋይል ነካው።
ና- አ እሺ ከዛ voucher history የሚል አገኘህ።
account history እሺ ገባ ከዛ voucher history የሚል አለ።
history voucher voucher history voucher history አለ አዎ አዎ ንካው እሱን።
አካውንት ከዛ መጣልክ print የምትል ነገር አለች በጥቁር
በትቋው code voucher code አ voucher code የሚል አለ አይደለ?
አዎ።
ይኸውልህ voucher አካባቢ የቤት ቤት ሱቅ ካለ እሱን voucher code ይዘህ ሄደህ ብሩን በ cash መቀበል ትችላለህ።
የት ግን ሄጄ አካባቢ የቤት ቤት ሱቅ ከሌለ ማለት ነው እሺ።
ታረጋለህ መሰለህ voucher ኮዱን ወስደህ መልሰህ ወደ ቤት ቤት account deposit ታደርገዋለህ። ግን እንደዛ ሲሆን ተመልሶ ወጪ አይሆንም።
ኮዱስ ኮዱስ ትጫወትበታለህ።
ኮዱስ ኮዱስ እህ እኮ ይኸውልህ አ- ያ- ተረዳኝ። መጀመሪያ voucher ኮዱን ትወስድና ኮፒ ታደርገዋለህ።
እሺ ከዛ መልሰህ ወደ ቤት ቤት account ገንዘብ የምታይበት ጋር ስትሄድ በትልቁ deposit የምትል አለች አይደል?
አለቻ እሷ ላይ መልሰህ እዛ ላይ voucher code ስለሚጠይቅህ ኮዱን እዛ ታስገባለህ። copy paste አድርገው እሺ፣ ፊደልና ቁጥር ቅልቅል ስለሆነ እሺ ይፈልጋል ከ- ግን ማለት ነው ማውጣት አትችልም፣ መጫወት ነው የምችለው።
እሺ እሺ በቃ እንደሱ አድርገው ይሰራልሃል። እሺ ኮ- ኮድ ላግኝቼ ኮዱማ ያ voucher code ብሎ አገኘሁት አልከኝ እኮ አይደል?
አዎ እኮ copy paste አድርገህ መልሰህ ወደ ቤት አድርገው።
okay